ስደውልላት ስደውልላት ቆይቶ
ሄሎ ሄሎ ሄሎ
ወይ ሰላም ከጭብጭብ ነበር የምደውለው።
አዎ አወቅኩሽና እሺ
እ፣ እኔ ስልኳን ይዤ ወጥቼ ነው እንደገባው ልደውልልሽ።
የሰናይት ስልክ ነው አይደለ?
አዎ አዎ ይቅርታ እ፣ ነገ የሚመጣ product አላትኝ እና መቀበል ትችያለሽ ለማለት ነው።
ምንድን ነው
እ፣ ብዙ product አለ። ቲማቲም፣ ሽንኩርት፣ ካሮት ምናምን አላትኝ እና ለነገ እ፣
ዛሬ ሳይሄድ አልሄድላትም ብለሽ ነው?
አዎ I think ቀን ላይ ደውላ complain አቅርባለች ነገር እና አዎ።
እሱ ነገ መቀበል ይችላሉ ወይ ብለን እርግጠኛ ለመሆን ነው።
እስኪ ልድረስና ልደውል እናት እስኪ እሺ።
እሺ።